ጤና ይስጥልኝ ሰለሞኔ ደቶ
ሄሎ ጤና ይስጥልኝ።
ብር በዚህ አርፔ ዊዝድሮ አድርጌ ነበር ከሁለቱም
እሺ አልገባልኝም። እስካሁን ሰባት መቶ ብር
ስሜያችን እኛ ጋር ደውሎ አስመዝግበው ነበር ወይስ ሀያ ለአመት መዘገብ በዚህ ስልክ ሳይሆን በሌላ ነው።
የ- የተጠቀሙት? እሺ ስሞትም አለበት ቢኒያም
ቢኒያማን ቢኒያም ታከለ
ከየት ወዴት ነው የላኩት?
ከሁሉት ፎርት ወደ ቴሌ በረ በዚህኛው ስልክ አይደለም። ስልክ ልንገርሽ?
ሆቴል ብር ነው አይደለ?
አዎ
ስልክ ቁጥሩን ይንገሩኝ።
ሀያ ሁለት ሀያ ሁለት ሀምሳ አምስት ሀምሳ አምስት ዜሮ አራት ዘጠና አምስት
ዜሮ አራት ዘጠና አምስት አዎ
ደንበኛችን እ ከሁሉ ስፖርት ሲያወጡ እ ምን ያህል ነው የነበረው? ሰባት መቶ ብር ነው ያለኝ።
ሰባት መቶ ሀምሳ ሁለት ብር ነበር። ከዛ ሰባት መቶ ብር አወጣ።
withdraw ያደረጉት ሰባት መቶ ብር ነው።
አ- አዎ እሺ successfully withdraw እንዳደረጉ የሚያሳይ መልእክት አለች አይደለ? እዛው ሁሉ ስፖርት betting site ላይ አ- አ- አለ እሱን screenshot አድርገው ወደ ምነግሮት ስልክ ቁጥር በቴሌግራም ይላኩልኝ።
እሺ እሺ ዜሮ ዘጠኝ ዘጠና ሁለት እሺ ቆይ አንዴ ልኛ ስልኩን ይዛ እሺ አለኝ ስልኩን እዛ ዘጠና ሁለት አስራ እሱ ላይ ሶስት ልላክ አዎ ዜሮ ዘጠኝ አስራ አስራ እሺ፣ ሶስት እዛ ዜሮ ላይ።
አንድ ሀምሳ አምስት ላይ ይላኩልኝ ስሞትንና ስልክ ቁጥሮትን አንድ ላይ አድርገው።
እሺ ሌላ ምረዳውት ነገር አለ?
የለም ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ